hello ጤና ይስጥልኝ። Best Bet ቃል ኪዳን ነኝ ምን ልርዳው።
እሺ አሁን ቁጥር ልንገርሽ ይችላል።
ምንድን ነበረ? ትኬት ነው?
አዎ ትኬት ነው።
እሺ እንገር አራት ጎዱን አስራ አራት አስራ አራት እሺ አስራ ሁለት እሺ
ዜሮ ሶስት ዜሮ ሶስት ሀያ ሀያ ሶስት ሀያ ሶስት አዎ
እሺ lost ነው በሶስት ጨዋታ
እሺ እ እ lost ነው በሶስት ጨዋታ ሌላ አለ?
አዎ እሺ ሌላ ደግሞ እሺ እ አውጣው ነበር እ አስራ አራት እሺ
እ አስራ ሁለት እሺ ዜሮ ስድስት እሺ አርባ ሰባት አርባ
ሰባት
እሺ ይሄም lost ነው።
ስንት
ብዙ ነው። አንድ ሶስት አምስት ጨዋታ እሺ በቃ እሺ።
አሁንም ደግሞ እሺ አስራ አራት እሺ አስራ ሁለት ዜሮ አራት ምን አለች?
ሀምሳ አንድ
አስራ አራት
አስራ አራት አስራ አስራ ሁለት እሺ ዜሮ አራት ሀምሳ አንድ
ዜሮ አራት ሀምሳ አንድ አ
እሺ lost ነው ይሄም።
አመሰግናለሁ። አመሰግናለሁ ነው እሺ መልካም ምሽት፣ ደህና ደሩ።
አመሰግናለሁ።
እሺ